ጤና ይስጥልኝ ብርድ ቤት
አቤት ትኬት ፖስት ሆኖብኝ ቆየ ታውቂያለሽ ፖስት ሆኖብኝ ማለት ፖስትፖንድ ሆኖ ፖስትፖንድ ሆኖ አዎ ቆይቷል ግን እሺ አንዴ ከአሸር ኮዷን ንገረኝ
ኦኬ አስራ አንድ እሺ
ስልሳ አምስት እሺ
ዜሮ ሁለት እሺ ሀያ ሶስት ቆይቷል። አንዱ በአስራ ሁለት ነበር የተቆረጠ ቆይቷል። እሺ
እሺ ጋር አንዴ hello አቤት ቆይ አንዴ ላሳውቅልህና አን- አንዱን void አድርገውታል፣ አንዱን አላረሙትም እና እሷን አዎ።
ላሳውቅልህና ሲታረም ደውልልሃለሁ። በዚህ ስልክ ልደውልልህ?
አዎ አዎ።
እሺ እሺ፣ እደውልልሃለሁ። እሺ መልካም ቀን።
እም።
እሺ